ጤና ትንሽ ኮምፕራ እባክዎን ልርዳዎ?
አሁን ነበር እንትኑን ልኬልሽ ነበር። ትላንትና ነው እንትን ያልኩሽ ትራንዛክሽኑ ምናምን ምናምን እያንዳንዱ ልኬልሽ ነበር።
ማን ነው የሚለው የቴሌግራም ስምዎት?
የቴሌግራም ስም ባርች አዋርችሻለሁ እኮ ቅድም
ሌላ ሰው ነው የሚያወራዎት ደንበኛችን። አንድ ሰው አይደለም የሚያወራዎት፣ ብዙ ሰው ነው ያለው።
አይ እኔ ነኝ ጓደኛዬ ነው በሱ በኩል ስለሆነ እንትን የተባለ ባርች በሚለው ነው ቴሌግራም እንትኑ ለዛ ነው የቴሌግራም ስሙ ባሪች ብቻ ነው። ባሪች ብቻ ነው የሚለው።
አዎ ስልክ ቁጥሩን ልንገርሽ ከፈለግሽ ልኬልሻለሁ። አሁን እሺ ንገሪኝ ስልክ ቁጥሩ
ዜሮ ዘጠኝ ስልሳ ስምንት እሺ
ሰላሳ እሺ
አስራ ስድስት ስልሳ ስልሳ የቴሌግራሙ ማለት ነው።
ስልሳ ስምንት ሰላሳ አስራ ስድስት ስልሳ አዎ አዎ
የባንክ transaction history እኮ አላኩም። ይሄ የ branch ነው የላኩት።
እና የባንክ ምን ላክ ወይስ ምን?
አዎ የባንክ ይላኩ። ይሄኛው branch ነው የሚለው። ለዛ ነው እየከፈተ ያለው ያልሆነው።
እሺ በባንክ ቁጥር እንደ account ሊላክ የባ አይደለም የ transaction history ላይ የ branch transaction የባንክ transaction አይደለም የላኩት። ይዩት፣ እዛ ላይ ያስመርጡታል። እሱ መርጠው ወደ ባንክ ይቀይሩት እና ስልክ ቁጥሮትን ደግሞ በደንብ እርግጠኛ ሁኑ። እሺ የሁሉ ሰዎች የሚጠቀሙበትን ስልክ ቁጥር ነው የሚልኩት። ስልክ ቁጥሩ ልክ አይደለም።
እሺ እሺ፣ በቃ እሱን ልበላው